ካሊብሶ ወይ ካሊብሶ ወይ ካሊብሶ የአማራ ካሊብሶ ሰው ከስራ እቤቱ ተመልሶ የክት ልብሶችን በሚገባ ለብሶ አሳቡን አደራጅቶ ደግሶ መደሰት አለበት በካሊብሶ ጊዜው አራት በአራት ዘፈኑ መልካም እርምጃውም ሰውን አይሰጥ ለድካም ከሚወዳት ጋራ ሲሆን አብሶ ያስደስታል መጫወት ወይ ካሊብሶ ወይ ካሊብሶ ካሊብሶ ወይ ካሊብሶ ወይ ካሊብሶ የአማራ ካሊብሶ ሰው ከስራ እቤቱ ተመልሶ የክት ልብሶችን በሚገባ ለብሶ አታሞን አደራጅቶ ደግሶ መደሰት አለበት በካሊብሶ ሽርሽር ብንሄድ አየር ፍለጋ መንዝ መራ ቤተ ይፋ ተቡልጋ ፈዋሽ አየር መተንፈሳችን አንሶ ደስ ይለናል መጫወት በካሊብሶ ወይ ካሊብሶ ካሊብሶ ወይ ካሊብሶ ወይ ካሊብሶ የአማራ ካሊብሶ ሰው ከስራ እቤቱ ተመልሶ የክት ልብሶቹ በሚገባ ለብሶ አሳቡን አደራጅቶ ደግሶ መደሰት አለበት በካሊብሶ ጊዜው አራት በአራት ዘፈኑ መልካም እርምጃውን ሰውን አይሰጥ ለድካም ከሚወዳት ጋራ ሲሆን አብሶ ያስደስታል መጫወት በካሊብሶ ወይ ካሊብሶ ካሊብሶ ወይ ካሊብሶ ወይ ካሊብሶ የአማራ ካሊብሶ ሰው ከስራ እቤቱ ተመልሶ የክት ልብሶችን በሚገባ ለብሶ አሳቡን አደራጅቶ ደግሶ መደሰት አለበት በካሊብሶ ወይ ካሊብሶ ካሊብሶ ወይ ካሊብሶ ወይ ካሊብሶ የአማራ ካሊብሶ ሰው ከስራ እቤቱ ተመልሶ የክት ልብሶችን በሚገባ ለብሶ አሳቡን አደራጅቶ ደግሶ መደሰት አለበት በካሊብሶ